ሁሉ ስፖርት ነው እባክዎ የምንለው
hello
ሁሉ ስፖርት ነው እባክዎ የምንለው
እ እባክሽ ትናንትና እየቆረጥኩ እያለ ሰባት መቶ ብር ወደ ከ wallet ኤ ወደ ቴሌብር ሳሳልፍ ተቆርጦ አይደለም
ከዝውውር ታሪክ ላይ ያልገባለትን ፎቶ አንስቶ ይላኩ ከ transaction ኑ ላይ
okay እ የእሑድ ነበር የተወራረድኩት
አዎ እና- ከ transaction ኑ ላይ አሁን አልገባልኝም ያሉትን የ withdraw መጠን ፎቶ ያነሱና በቴሌግራም ይልኩልናል
okay ቁጥር የያዘ እዚያ የኛ ደግሞ ቴሌግራም የሆነው እንዲህ በኮነ- በ- በመነጋገር አይሆንም አይሆንም screenshot አድርገው ካላኩ ማስተላለፍ አንችልም
ያ አሁን ያ የተወራረድኩት ነው የምልከው ምንድን ነው የምልከው transaction history ዎትን ባንክ transaction ውስጥ ይገቡና አሁን ያልገባሉትን ፎቶ ያነሱትና አዎ።
በቴሌግራም ይልካሉ
እሺ የቴሌግራም ቁጥራችንን የያዙ
እሺ ስልክ ሀስ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት
አዎ እሺ ይዣለሁ እናቴ እሺ